ጤና ይስጥልኝ ስፖርት በኩም ልርዳ
ትናንት ከትናንት ወዲያ ነግሬሽ ነበር። withdraw
ድሮ ምን አሉኝ?
hello አይሰማም።
withdrawal ብዬ ነበረ። ሁለት እንትን
እሺ
አንዱ አልገባሎትም? አንድ ሺህ ስድስት መቶ እና ሁለት ሺህ ነው።
አንድ ሺ ስድስት መቶ አንድ ሺ ስድስት መቶ ማን ልበል? ስሞታ
የነዋ
እም?
ቴሌግራም እም?
ይነዋ የሚል ላይ ማለት
ቴሌግራሙ እ ይኑዋ አ ትናንት ነግሬሽ ነበር። አንቺ ለሌላ ላክ ከትናንት ወዲያም እንደዚሁ ነግሬሽ
ይኑዋ የ- የኑ አቢ አይደለም ይኑዋ ም- የኑዋ የሚል ስፔሊንግ ነው ይንገሩኝ።
ዋይ ኤን ደብሊው ኤ
ዋይ
ኤን ኤን ደብሊው ኤ ኤ ከዛ መቶ አም፣ አንድ ሺህ ስምንት መቶ ዘጠና ሁለት ዩዘርኔም አ
አንድ ሺህ ስድስት መቶ አንድ ሺህ ስድስት መቶ ሰልፍ እኮ ነው ይሄ አቫታር የተጫወቱበት ነው ሰልፍ ነው።
አይ withdraw ያልኩበት ነበረ።
አይ ይሄ withdraw አይደለም self ነው የሚለው አይተውታል። self ማለት አቫተር ሲጫወቱበት withdraw ብሎ ከዚህ የሚያስቀምጠው ብር ነው እንጂ withdraw በቴሌ ብር ወይ በምናምን አይደለም። ከላይ የላኩትን እ፣ አይተውታል። ሌላ ጊዜ ከዚህ በፊት የላኩትን አዎ፣ withdraw ሲሆን የላኩትንማ በቻፓ ያው- ወይ በአሪፍ ፔይ ምናምን ነው የሚሆነው። self አዎ፣ ከሆነ አይ- ግን ወደ ራስዎት ነው።
አይ ይሄ እንትን ወደ- ነበር የሚለው አሪፍ ፔይ ነበር ግን የሚለው ኧረ አሪፍ ሌላ ፔይ ያሳየው አይደለም እንደዛ self ነበር።
ነው የሚለው። አይ እርሶ ነው እኮ ይላኩልን ይሄን ሜ- እንትን አይደል እንዴ እም።
እኮ ወደ ራሱት ወደ አቫታር የተጫወቱበት ነው ይሄ እንጂ withdraw ያደረጉት አይደለም። እሺ
Thank you.